እኔ ስጥልኝ አብሮ ስጥልኝ።
ሳሮን ኦርቶፔዲክ ስፔሻሊቲ ነው።
አዎ ከአሪፍ ፔ ነበር የምደውለው።
እሺ ደንበኛችን እኛ ጋር ፖስት ማሽን ስናየው ለኒል ነው ደግሞ ባትሪ አጠገብ ካለ አይተው ሊሆን ይችላል።
ባትሪ ፐርሰንቴጅ ነው?
ኦፍ ኦንላይን ነው ተጋ አይ ኦንላይን ነው እየሰራንበት ነበር። እንደውም እየተጠቀማችሁ ማለት እንትን ብለው ብሎ ነበረ ዳውንሎድ አድርጌዋለሁ።
እሺ አሁን
እሺ ባትሪው ስንት percent ነው የሚለው ደንበኛችን?
ሀምሳ
ሀምሳ percent
አዎ
እሺ፣ እናመሰግናለን።
እሺ እሺ፣ መልካም ቀን።